ግን ዋሽንግተን የህክምና ማዕከል
hello፣ ሰላም
አቤት አቤት ይሰማል።
አይሰማም። እንትን ቀጠሮ ለማስያዝ ነበረ። CT scan ሀገር ነበር የምንመጣው።
እ፣ መቼ ነው የምትመጡት?
መቼ ነው ማለት ሁሌም አለ።
ሁሌም አለ ማለት እንደ በ- ምን አይነት scan ነሽ ያዘዘው?
ከጭንቅላት በላይ
ምንድን ነው ስሙን አታውቂውም?
የታዘዘውን እ፣ ቆይ አንዴ መልሼ ደውል ወረቀቱን አይቼ እሺ እሺ መኪና እንድትለ ሌላች ኔ